Hello አቤት።
ሰላም ነው?
እግዚአብሔር ይመስገን ሰላም ነው።
approve እንድታደርግልኝ ነበር withdraw አርጌ ነበር እሺ፣ አንዴ Best Bet ቁጥርህን ንገረኝ።
ዜሮ ዘጠኝ አስር እሺ፣
ዘጠና ስምንት
እሺ፣ ሰባ ስምንት ሰባ አምስት
እሺ። ስንት ብር ነው አባ?
እ ስንት ብር ነው?
አርባ አርባ ሺ አርባ ሺህ ብር።
እም።
እሺ፣ አንዴ እሺ። እሺው ገብቶልሃል። check አድርገው። እሺ አባ አይ እሺ እሺ እሺ በደወልክ ነው። አመሰግናለን። መልካም ቀን